అవును
ሄሎ አቤል፣ ወይ በቃ የአሁኑን ማለት ነው ካንስል ይሆናል። እሺ ትተኩጣ አንዴ ሬስቶራንት ከሆንክ አገናኘኝ። ልጅቷን ልንገራት ካንስል መሆኑ
ወይ እናት ወይ እናቴ፣ በቃ ስለቆየ ማለት ነው ካንስል እናደርገዋለን። እሺ እሺ እናቴ